Hello ሰላም ይስጥልኝ። ከላይ እባክዎ ልርዳው?
Hello ሰላም ነው?
አለን እግዚአብሔር ይመስገን። ምን እንርዳ?
እ ባለፈው እንትን ቤት ተጠይቄ እሺ እና ሁሉን ነገር አዘጋጅና እንት- እንልክልሃለን ብላችሁኝ ነበረ።
እ ምን ነበር agent ነህ? ይቅርታ
agent አዎ agent እሺ እና አዘጋጅቼ አሁን ቤት ተከራይቼምን ብዬ ኮምፒውተር ሁሉ ገዝቼ እሺ አሁን እንትኑን ለማስቻል ነበር እ እኮ ጨርሰሃል ከፋይናንስ ጋር እ ከፋይናንስ ጋር deposit አድርገህ ምናምን ጨርሰሃል
ከፋይናንስ ከየት ነው እንደምናደርገው?
ማለት እ ብር ከፍለህ ምናምን ጨርሰሃል አይደል? አዲስ agent ነህ መሰለኝ ባልሳሳት አይደለ?
አዲስ ነው አልያዘም ገና
እኮ ጨርሰሃል ብር ልከህ መጀመሪያ
ገና ነው
ገና ነው ማለት ማ- እኮ ከተላከ በኋላ እኮ ነው ከክፍያ እኮ- በኋላ ነው system የሚጫነው።
እኮ ክፍያ የት ነበር የምንፈጽመው?
እ መላክ ትችላለህ። የግዴታ በአካል መምጣት አይጠበቅብህም። ያንተ የምንድን ነበረ?
ያ- የስፖርት ነው virtual ነው አይ የስፖርት ነው የኳስ
በቃ መምጣት አይጠበቅብህም እኮ ያው already እንትኖቹ ደርሰዋል አይደለ? ጋዜጣዎቹ አዎ።
ደርሰዋል፣ information ያ- ደርሰዋል አይደለ?
information ሙሉ አላገኘም እና የአንድ ክልል ከተማ ላይ ሌላ ሁለት ሁለት agent ይሰራል እንዴ?
የት አካባቢ ነው? በመጀመሪያ
አሶሳ አሶሳ አ ከዳዊት ጋር አውርተሃል? super agent አውራ- አለን እዛ እና አዎ master agent ዳዊት እሺ አዎ እሱን አውራውና እም፣ ከእሱ ጋር ጨርስና ከዛ በኋላ ደውልልን ወይ እሱ contact ያደርገናል። እሺ እሺ ማለት ነው።
እሺ አለ ካደል ስልኩ አዎ፣ አለ በቃ ደውልለትና ያው super agent እሱ ስለሆነ እዛ check አድርገውና ከዛ በኋላ እንነግራ እ፣ ከእንትን ትለናለህ።
እሺ እናመሰግናለን።
እሺ እኛም እናመሰግናለን። መልካም ቀን ይሁንልህ።